balance ነበረኝ ግን አያሳይም። ቦነስ ሁለት መቶ ሀያ ነው ግን ያኛው አንድ ሺ አንድ መቶ ምናምን ብር ነበረ አያሳይም።
wallet ኦት ተዘግቶ ነው
አይደለም ታ ውስጥ Aviator ለመጫወት ገብቼ ወ- ወደ Aviator በቦነስ ብር ማይወስድም።
Aviator መጫወት አይችሉም።
አዎ ቦነሱ አይደለም እኮ ያ እዚህ balance ምን አለ አይደል ከጎን ያለው
እሱን ወ- wallet ኦትን ፎቶ ያንሱና በቴሌግራም ይላኩልን።
ቴሌ- ቴሌ- ቴሌግራም ቁጥር የያዙ ቴሌግራማችንን
እ የቴሌግራማችንን ቁጥር የያዙ
እሺ
ዜሮ ዘጠኝ ሰባ ስምንት
ዘ- ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ ሰላሳ ዜሮ ስድስት እሺ